ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
በዚህ ስልክ አምስት ሺህ ብር cash out ብዬ ነበር
እም፣ እሺ፣ check ላድርግልህ። አንዴ ጠብቀኝ።
እና ደግሞ pay bet አ፣ በቻፓ እናድርግ አይሰራም እሱ
ማለት አ፣ ይሄ pay ምናምን የሚለው ማለት ነው። ቻፓ በቻፓ እንሞክረው። አ፣ ሳንቲፔ። ኦኬ፣ ሳንቲፔ ሳንቲፔ አሪፍ ነው።
አይ አሪፍ አሁን ይሰራል።
እንዲ ያለኝ okay፣ deposit ነው withdraw?
withdraw አላርግ ያለው እስኪ check አድርገው።
ወደ ራሱ ቁጥር ነው ወደ ቤተሰብ የምትጠቀምበት ቁጥር?
አዎ ወደዚህ አሁን በደውል
እሺ፣ check ላድርግልህ አምስት ሁለቱንም ሊዮና የሞከርከውንም ማየት ስለምችል check ላድርግልህ አንዴ።
እሺ
okay ብዙ transaction አለ ዛሬ የጠየቅከው ማለት ነው።
አ፣ አራት ሺህ አምስት የጠየቁ መቶ አራት ሺህ አንድ ሺህ አምስት ሺ አምስት ሺ አሁን እ፣ ከ okay መጨረሻው አምስት ሺ ብያለሁ። አሁን የመጨረሻው okay okay አሁን ደግሞ አምስት ሺ ስደግም እንዲ ያለኝ
አ እሺ ይሄን confirm ብዬ እልሃለሁ ወደ SantimPay እ እንትን ያልከው ያዘዝከው ገብቷል አንደኛው አምስት ሺህ
okay ያ አሁን የሞከርኩት ይታያል።
ሌላኛው የለም ሌላ ነገር የለም እንትን ያልከው እስኪ በ Chapa ስ ማድረግ ይቻላል? አ?
በ Chapa ም ትችላለህ ግን SantimPay አሪፍ ነው አሁን እ፣ የጠየቅከው ጥሩ ነው ገብቷል እሺ አምስት ሺህ እሺ ገብቷል message ም እሺ ይደርሳል I think እሺ thank you እሺ እሺ በቃ እደውላለሁ።
እሺ እሺ